Hello Hello፣ ቤቲ አቤት።
ደህና ነሽ? ደወልኩልሽ መልሽ።
እሺ እሺ በቃ ጽህፈት ቤት ተጨርስ፣ ጽህፈት ቤት ተነጋገር። ከኔ ጋር ምንም የምናደርገው ነገር የለም። ይሄ
አ እንትን ተብሎ የተወሰነ ነገር ነው ብለዋል
Okay። ከዚህ መፍትሄ ይኖራል ብለሽ ታስቢያለሽ እንዴ?
እ መፍትሄ ይኖራል አይደል?
አይ ምንም መፍትሄ የሚኖረው ነገር አይመስለኝም ቤቲ።
እውነት እውነት ለሁሉም አንድ አይነት እንትን የተላለፈው የሚገርምሽ ነገር ሌ- ሌላም አለ እንዴ?
እንዴ። አዎ ሌሎችም አሉ እኮ አንቺ ብቻ መስሎሽ ነው።
አሃ፣ እኔ ወደ ብቻ መስሎኝ አራ ነበር።
አይ አይደለም ወደ አራት ሰው ነው ምናምን ነው ነውና በአስቸኳይ እንትን ይበሉ ተብሏል።
እሺ በቃ አልተሰጠውም እንዴ አቶ ወርቁ ግን ቤት ተሰጥቶታል አይደል? ከዚህ በፊት አላለቀም እ?
አልተሰጠውም እንዴ በያኔ በእኛ በምክር ቤት እ? አረ ገና አላ- ተሰጥቷል።
አላለቀም አላለቀም።
እየሰራችሁት ነው ያለው እም
እም፣ እዛ እኮ ነው።
እም፣ እም። አይ በቃ ምንም ምንም እንትን የሚልሽ ነገር አይመስለኝም። ጽህፈት ቤቱንም እንደዚህ መታ ነበር ብዬ አነጋግሬልሽ ነበር። እኛ ምንም ማድረግ አንችልም በቃ ብሏል አለኝ። ግን ከቻልሽም አ- ጽህፈት ቤቱን አነጋግሪው። ግን አሁን አናግሬዋለሁ አሁን አንቺ እንትን ብዬ እንዴት ይችላል እንደዚህ መታለች ምናምን ብዬ ስለው ምን ስለው በቃ ምንም ማድረግ አንችልም
እም እና እኛ ችግር ላይ ስላለን ነው ምናምን ምናምን ብሎ አለ።
Okay በቃ የሆነ እንትን አለኝ ማስረጃ አለን። ትንሽ ባለቤቱ እ፣ ታማ ምናምን ነበርና ለዛ ነው እ?
ማስረጃ ማቅረብ እንችላለን። ያው ታማ እሷ ለዛ ስለሆነ ነው እንጂ እኛ ምን እንችላለን። ግን ትንሽ አይ ያንዶ ሻይ አይ ምን የሚቀበሉ አይመስለኝ። ግን በቃ ጽህፈት ቤቱ ሞክሪ። እኔ አሁን በ- መርዳት የሚችለውን ጠየቅኩልሽ። በፍጹም አላነጋግርም። በቃ አዎ አላነጋግርም። በቃ ለማንኛውም የተላለፈም እንትን ነው። ከፈ- ከጽህፈት ቤት ጋር ይጨርሱ